ልጨርስ ነው እችን ጨርሼ እንደዚህ አሉ ጤና ይስጥልን።
ሄሎ፣
አቤት ሰላም ነው?
እግዚአብሔር ይመስገን ሰላም ነው።
አቶ አቶ አረጋ አስናቀው ፋንታ
አቤት። አዎ፣
እ ደረጀ እባላለሁ ከኢትዮ ቴሌኮም ነበር የምደውልልዎት።
እሺ።
ስልኮት ላይ የጥሪ ማሳመሪያ ይጠቀማሉ እንዴ?
አዎ፣
አሁን ተጠቅመው ያውቃሉ በቅርብ?
አዎ፣
ስለዚህ እንኳን ደስ አሉት። ኢትዮ ቴሌኮም በጥሪ ማሳመሪያ ደንበኛን እንደሚሸልሙ ያውቃሉ አይደል?
በደንብ አዎ፣ አውቃለሁ።
ስለዚህ የእጅ የስልክ ቀፎ ደርሶታል። መጥቶ እህ።
መውሰድ ይችላሉ ከቴሌኮም ዋና መስሪያ ቤት።
እ ኢትዮ ቴሌኮም አ የት ነው ያሉት እርሶ?
እ ጎንደር አካባቢ ጎንደር።
ነው ያሉት አዎ፣
ጎንደር ምን ቀበሌ
እ ወጣ ያለች የገጠር ከተማ ነው።
ነው?
አዎ፣
እኮ ምንድን ነው የምትባለው? እንዴት መውሰድ ይችላሉ ታዲያ?
ያው ጎንደር ብዙም ጊዜ ያው ወደ ከተማ ነው እኛ የምንንቀሳቀሰው። እ ጎንደር እሄዳለሁ ሁሌም።
ምን የምትባል ከተማ?
አዘዞ።
አዘዞ ነው ያሉት እርሶ?
አዎ፣
አዘዞ። ስለዚህ ወደ ጎንደር እንልክታለን። ስልክ እንደውልሎታልን? ጎንደር ሄዶ ይወስዳሉ ከጎንደር ቴሌ።
እሺ፣ እሺ፣ እሺ፣
እሺ። አመሰግናለሁ።
እሺ።
ያው በድጋሚ ትደውላላችሁ ወይስ?
እንደውላቸዋለን። እዛ ስንልክ ጎንደር ስንልክ እንደውላለን።
እሺ፣ በቃ አመሰግናለሁ።
እሺ።
እሺ፣ እሺ።